ከሰኞ ዕለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በደህንነት መስሪያ የተደረሰውን ኢህአፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል ስምንት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 8 ነገሩ ግራ የሚያጋባ ነው። ቀኑን ሙሉ ሰፈር ውስጥ ነበርኩ። ግን አልተገናኘንም። አሁን ደግሞ እሱ አግኝተኸዋል እያለኝ ነው። በቃ ሊጫወቱብኝ ነው የፈለጉት። እኔ የእነርሱ አባል እንድሆን አልመረጡም። ሀሳባቸውን ቀይረዋል። ወይም እኔን ለመግደል አመቺ ሁኔታ እየፈለጉ ይሆናል። ምናልባት መልማ የተባለው ገዳይ ቢሆንስ? እኛ ክለብ ሊገቡ ከመጡት ተጫዋቾች ውስጥ ሁለቱ ከተገደሉ በኋላ ጉዳዩ በጣም አሳስቦኛል። እኔ የጠቆምኩባቸው ሊመስላቸው ይችላል። በዚህ ተነሳ ሰላይ ነው በሚል ገምተው ሊያስገቡኝ አልፈለጉም። ታዲያ ለምን ቁርጡን አይነግሩኝም? ግን ቁርጡን መንገር ማለት ለኔ ጥሩ አይደለም። ምክንያቱም ንግደብኝ ማለት ነው። ስለዚህ እንደምንም ብዬ አግባብቼ መጠቃለል ነው። ትልቁ ችግር እነዚያን ልጆች ጊዮን ሆቴል ጋር ስላየኋቸው በዚህ የተነሳ አጣብቂኝ ውስጥ ገባሁ። ይሄ ባይሆን ኖሮ እንደ በፊቱ ሕይወቴን እቀጥል ነበር። ከእንግዲህ ያለኝ አማራጭ ሰፈሩን ለቅቄ ወደ ምስራቅ መሄድ ነው። ሐረርጌ ክፍለ ሀገር አጎቴ ስላለ እዚያ መጓዙ የተሻለ አማራጭ ነው። ያለበለዚያ እነዚህ ልጆች ሰላይ ነው ብለው ከደመደሙ ይገሉኛል። ስለዚህ ሳልዘገይ ቶሎ መሄድ አለብኝ። ነገ ወይም ከነገ ወዲያ ብጓዝ ይሻላል። ከልጁ ጋር ወሬያችንን እየጨረስን ነበር። ቻው ብየው ልሄድ ስል የመጨረሻ እድሌን ልሞክር በማለት አሁን ምን ላድርግ አልኩት። እዚያው ቆይ፣ መሽቷል እኮ። ቢመሽም ችግር የለውም። እዚያው ልጠብቅ? አዎ። እስከ ስንት ሰዓት? ከፈለክ እስከ ሌሊት። ምን ማለት ነው እስከ ሌሊት? ምን ማለት ነው እስከ ሌሊት? ሰዓት እላፊ እንዳለ ያውቃል። ሰዓት እላፊ ባይኖር እንኳ ማምሸት እንደማይቻል አይጠፋው። የምችለውን ሰዓት ያህል ጠበቅኩና ወደ ቤት ሄድኩኝ። በእርግጠኝነት አልፈለጉኝም። ቢሆን ኖሮ ሰውየው አሁን ይመጣ ነበር። ምክንያቱም ከአንድ ሰዓት በፊት ልጁ ጋር ሄጄ ሳናግረው ሰፈር ሁን ታገኘዋለህ ብሎኝ ነበር። ግን ምንም የለም። ተስፋ ቆርጬ ወደ ቤት እንደገባው ወንድሜን ጠራሁት። ወደ ውጭ ይዤው ወጣሁና በረንዳው ላይ ቆመን ድምፄን ዝቅ አድርጌ አጎቴ ጋር ልሄድ ነው አልኩት። ለምን እዚያ ብኖር ይሻላል። ስራህን ትተህ? አዎ። አብድሃል እንዴ? ስራ ለምን ትተዋለህ? ስራ ምን ያደርጋል? ቅድም ሚስጥር ልንገርህ ያልከው ይሄን ነው እንዴ? የቅድሙ ሌላ ነው፣ ግን ከዚህ ጋር የተያያዘ ነው። አጎቴ ጋር ለመሄድ ቆርጠሃል ማለት ነው? አዎ። መቼ ልትሄድ? ነገ። ያውም ነገ። ምን አጣደፈ? ችግር ላይ ነኝ። መሄድ እንደፈለክ ለማማ ነግረሃታል? አልነገርኳትም። እኔ ልንገራት? አትንገራት። እንዲህ ከሆንክና ያስጨነቀ ነገር ካለ ብትሄድ ይሻላል። የኔም ውሳኔ እንደዚህ ነው። አሁን ለጉዞ ልብስ ላዘጋጅ። እናቴ በር ላይ ስናወራ መጣችና ተቆጥታ ወደ ውስጥ አስገባችን። መኝታ ክፍል ገብቼ ልብሴንና የምፈልጋቸውን አዘገጃጀውና ወደ ሳሎን ተመለሱ። ነገሩ አላስችል ስላለኝ አንድ ጊዜ የመጨረሻ ዕድሌን ልሞክር ብዬ በር ላይ ወጥቼ ቆምኩኝ። መልማዬ እዚያ ሰፈር ውስጥ ነው ስለተባለ ምናልባት እዚህ ቆሜ ሊመጣ ይችላል፣ ስለዚህ ልጠብቀው። አሁንም ምንም ዝር ያለ ሰው የለም። እህቴ መጥታ እራት ቀርቧል አለችኝ። እኔ ምንም ምግብ አላስተኘኝም። ሰውየውን ካላገኘው ነገ ከአዲስ አበባ መውጣቴ ነው። ትንሽ ቆየውና አንድ ሰው አየሁ። የሰፈራችን ልጅ ነው። በቃ እሱ ነው። በጣም ደስ አለኝ። ሲያስለፉኝ ቆይተው በባከነ ሰዓት አገኘሁት። ይህን ልጅ ኢሃፓ ነው ብዬ አልገመትኩም። ሰላምታ ከተሰጣጠን በኋላ ከየት ነው የምትመጣው አልኩት። father ን ሸኝቼው ነው። የት? ሜታ ስራ ገቢ ስለሆነ service ድረስ። ምን አዲስ ነገር አለ? ምንም የለም። መልእክት የለህም? ለማ? ለሰው? ምንም መልእክት የለኝም። ልጁ እየተጣደፈ ሄደ። የኔ ነገር ዝም ብሎ ነው። ሰዎቹ እየተጫወቱብኝ ነው። እኛ ሰፈር የመይሶን ካድሬዎች አሉ። ከነሱ ጋር ዛሬ ጠዋት ሰላምታ ተለዋውጠን ቆመን ስናወራ አይተውኛል። ምናልባት በእነርሱም ጠርጥረውኝ ይሆን? ትንሿ እህቴ በሩ ላይ ጥቂት ቆምኩኝ። ሰፈሩ ጭፍ እያለ መንገድ ላይ ሰው መታየቱ እየራቀ ሄደ። አስፋልቱም ራቁቱን ቀረ። ባዶውን መንገድ ፈዝዤ እያየው በሐሳብ ተዋጥኩ። ከጎዳናው ላይ ምንም ዝር የሚል ሰው የለም። ተስፋ ቆርጬ ወደ ቤት ተመለስኩ። ምናልባት አልፈለጉኝ ይሆናል ብዬ ሰጋው። ይህ ከሆነ ደግሞ የደርግ ወገን ነው ብለው ወስነዋል። በዚህ መንገድ ከደመደሙ የኔ ነገር አልቆለታል። ስለዚህ እርምጃ ይወስዱብኝስ ብዬ አሰብኩ። የራሱ ጉዳይ። ጠዋት ተነስቼ አጎቴ ጋር መሄድ ነው። ምናልባት በሌሊት ስወጣ ቢገሉኝስ? ራሴን ቀይሬ እሄዳለሁ። ቤተሰብ እንዳይሰጉ ሳልነግራቸው መሄዱ የተሻለ ነው። እራት በልቼ ስለ ጉዞዬ እያሰብኩ ቁጭ አልኩ። መልማዬ ምናልባት በማታ ይመጣ ይሆን ብዬ ለመውጣትም ፈለኩ። ምሽት ላይ መይሶንና ደርግ ወደ ቤት ሲገቡ የሀፓ ከተማውን ይቆጣጠራል። ስለዚህ ወጣ ብዬ ልይ ይሆን? እንደዚህ ደግሞ አያዋጣም። ማታ የሚወጡት ዋናዎቹ ናቸው። ማንነቴን ካወቁ ሊጠብሱኝ ይችላሉ። ሁሉን ነገር ትቼ ስለ ነገ ጉዞዬ ማሰብ ጀመርኩ። ማሰቡንም ተውኩና እዝዝ ብዬ ቁጭ አልኩ። እናቴ መጽሐፍ ታነባለች። ወንድሜ ቁጭ ብሎ የቤተሰብና የዘመዶቻችንን ፎቶ አልበም አውጥቶ ያያል። እኔ በሐሳብ ጭልጥ ብዬ ሄድኩ። ወንድሜ የሆነ ነገር ጠየቀኝ። ምን እንዳለኝ ስላልገባኝ መልስም አልሰጠሁት። እንደገና ሲናገር ሰማሁት። አይኔን አሞኛል አለኝ። አትታከምም? እዚህ ሰፈር የአይን ሐኪም ቤት የት ጋር ነበር ያለው? ታች አለ። አሁን ክፍት ነው። ጠዋት ብትሄድ አይሻልም? አሁን ነው የፈለግኩት። እባክህ አትጨቅጭቀኝ። እንደዚያ ስለው ምንም መልስ አልሰጠኝ። እኔም በሐሳብ መዋለል ጀመርኩ። የቀን ውሎዬን እየገመገም የነገ ጉዞዬን ማሰብ ጀመርኩ። ብዙ ቆይቼ የሆነ ነገር ብልጭ አለልኝ። እንደ በረገገ ሰው ከተቀመጥኩበት ነቃ ብዬ ቁጭ አልኩ። ሰውነቴ ሁሉ ተወጣጠረ። ወንድሜ አፍ ላይ መፋቂያ አለ። ጠራሁትና አንተ አልኩ። አቤት፣ ምንድን ነው ያልከው? ምን አልኩ። አሁን ስለ አይን መታመም አውርተሃል እና አንተ ነህ እንዴ? ምኑ? ከወንድሜ ጋር ተፋጠጥ። እናቴ ከመጽሐፏ ላይ አይኗን ነቀል አድርጋ ዞር እያለች ታያለች። ለካት ነገሩ ያለው እኛ ቤት ውስጥ ነው። ወንድሜ የሀፓ በመሆኑ ገረመኝ። እናቴም ነገሩን እንዳልተረዳ ሆና በሉ ወደ መኝታ ክፍል ግቡ አለችን። ቁጭ ብለን አወራን። እማውቀው ታናሽ ወንድሜ የማላውቀው አንደኛ ኢህአፓ ሆኖ አገኘው። ይባስ ብሎ የልጁም አለቃ ነው። ቅድም ልጁ ቤት ሄጄ በነበረበት ወቅት መልማዬን አጣሁት ስለው ሰፈር ታገኘዋለህ ሲለኝ ወንድሜ ይሆናል ብዬ በፍጹም አልጠረጠርኩም። በዚያ ላይ ከመልማዬ ጋር ቀን ላይ መገናኘትህን ሰምቻለሁ ሲለኝ አላገኘሁትም ካላመንከኝ እምልልሃለሁ ብዬው ነበር። በእርግጥ እርሱ ትክክል ነበር። ወንድሜን ከጠዋት ጀምሬ ደጋግሜ አግኝቼዋለሁ፣ ግን ተረጋግቼ አላወራንም። እናቴም ጉዳዩን ስለምታውቅ ምሳ ላይ ከቤት እንዳልወጣና ከወንድሜ ጋር እንድጫወት ስትጠይቀኝ ነገሩ አልገባህ ብሎኝ መልማዬ ውጭ ይጠብቀኛል እያልኩ ዋናውን ሰው እቤት ትቼው እኔ እውጭ ስባዝን ዋልኩኝ። ሌሊት እንቅልፍ ሳልተኛ ነገሩን ሳሰላስል ነጋ። ስለ ወንድሜ በሂደት ቆይቼ ስረዳ እነኛን ሁለት የሜይሶን ወጣቶች ከገደሏቸው ሰዎች አንዱ መሆኑን አወቅኩ። ተመለመልኩና ከነማን ጋር እንደምሰራ ተነገረኝ። ማታ እንቅልፍ አልወሰደኝም። እናቴ ይህን እናውቃለች። አትፍራ አለችኝ። ለካ እሷም አለችበት። ትንሿ እህቴ ዕድሜዋ አስራ አራት ይሆናል። እርሷንም መልመለዋታል እንዴ ብዬ ተጠራጠር ቆይቼ ሳጣራ የሰፈሩ ዋነኛ ተዋናይ ነበረች። የያፓ ሕፃናት ሊግ የአካባቢ ሰብሳቢ ነች። በእርሷ ዕድሜ ያሉትን መልምላ ግቢ ውስጥ መዝሙር ያጠናሉ፣ ገመድ ይዘላሉ፣ የሕፃናት ጨዋታ ያካሂዳሉ። በሳምንት አምስት ሳንቲም እቁብ ይጥሉና ለድርጅታቸው ያዋጣሉ። ገንዘቢያሽ እርሷ ነች። እኛ ቤት ወንድሜ ስብሰባ ሲጠራ መልእክት የምታቀባብለው በሩ አካባቢ ሆና ያልተፈለገ ሰው ከመጣ አቅጣጫ የምታስቀይረው አካባቢውን የምትቆጣጠረው እህቴ ነች። እኔ እንድመለመል አትፈልግም ነበር። ምክንያቱም በአቋሜ ከመጠራጠሯ በተጨማሪ መስዋዕትነት ይከፍላል የሚል ግምት ስለሌላት ነበር። ቤተሰቤ እንኳ ከኢህአፓ ጋር በተያያዘ አገልሎኝ ነበር። ይሁን አካባቢ ግድያውን ባላይና ማስጠንቀቂያ ባይሰጠኝ አልቀላቀልም ነበር። ወንድሜ ከበፊትም ጀምሮ ይፈራኛል፣ ያከብረኛል። ስህተት ሳይበት እቆጣዋለሁ። በፊት እንዲያውም እመታው ነበር። አሁን ግን በጣም ፈራሁት። የሚለኝን ሁሉ በሽታ ነው የምቀበለው። መከራከር እንኳ አቃተኝ። አብረን ስንተኛ መብራት እንዲጠፋ አልፈልግም። እሱ ደግሞ መብራት አይወድም። አሁን ግን ባይናገረኝም መብራቱን እያጠፋው መተኛት ጀመርኩ። በፊት አምሽቼ ነበር ቤትም እገባው። እንዳላመሽ ሲመክረኝ እሰድበው ነበር። አሁን ግን ቀድሜው ነው የምገባው። ሁሉም ነገር ተቀይሯል። ኢህአፓን ነው ወይስ ወንድሜን የምፈራው? ወንድሜ ከመለመለኝ በኋላ ጥናት የምናደርግ ልጆች ጋር ተቀላቀልኩ። የሰፈራችን ኳስ ተጫዋቾች በየህዋሱ ተከፋፍለው ገብተውበታል። እኔም ኳሱን እርግፍ አድርጌ ተውኩት። የፖለቲካው ነገር እየጠነከረ ሄደ። የተሰጠኝን ኃላፊነት በሚገባ እየተወጣው ነው። በዚህ መሃል ኢህአፓ ለሁለት ተከፈለ። አንደኛው አንጃ ተባለ። ወንድሜ አንጃ ውስጥ በገባው ጓደኛው ተገደለ። አንጃው ሰፈር ያለውን የኢህአፓ መዋቅር አጋለጠና በታተነ። እኔም ከጥቂት ጊዜ በኋላ ተያዝኩ። ለብዙ ጊዜ እስር ቤት ቆየው። የተጠቆመብኝ በአንጃው ነው። ኢህአፓን በዋናነት ያፈረሰው አንጃው ነበር። በተለይ በጣም ትልቅ ቦታ ይደርሳሉ የተባሉ ኳስ ተጫዋቾች መገደላቸው፣ መሳደዳቸው ሁሌም ያንገበግበኛል ይላል ተገኝ። ለመሆኑ አንጃው እንዴት ነው የተፈጠረው? ምክንያቱም በኢህአፓ ታሪክ ውስጥ ለድርጅቱ መፈረካከስ ዋነኛው ምክንያት ይሄ ቡድን እንደነበር ስለሚነገር ነው። የኢህአፓ ማዕከላዊ ኮሚቴ ውስጥ አባል የነበረው ክፍሉ ታደሰ ያ ትውልድ በሚለው መጽሐፉ ስለ አንጃው እንዲህ ሲል ይገልጻል። አንጃ በመባል የሚታወቀው ቡድን በተለያየ ምክንያቶች በአንድ ላይ ተሰባሰበ እንጂ አንድ ወጥ የሆነ ቡድን እንዳልሆነ መግለጽ አስፈላጊ ነው። ብርሃነ መስቀልን የመሰሉ የዚህ ቡድን መሪዎች ነገሮችን የሚተረጉሙበት የራሳቸው የሆነ አስተያይና የግላቸውም የቅሬታ ምክንያቶች ሊኖራቸው ይችላል። ብርሃነ መስቀል በኢህአፓ ማዕከላዊ ኮሚቴ ላይ መጀመሪያ ቅሬታ ያደረበት በ1967 ዓመተ ምህረት መጨረሻ አካባቢ ለደርግ እጃቸውን በሰጡ የኢህአፓ አባላት ላይ እሱና ሌሎች የሰራዊቱ አባላት ያስተላለፉት የሞት ቅጣት ውሳኔ የፓርቲው አመራር ባገደበት ወቅት እንደነበር ይገመታል። ብርሃነ መስቀል የሞት ቅጣት ውሳኔው ተፈጻሚ እንዲሆን አጥብቆ ጠየቀ። በ1967 ዓመተ ምህረት መጨረሻ ላይ በተካሄደ አንድ የማዕከላዊ ኮሚቴ ስብሰባ ላይ በፓርቲው አመራር ውስጥ የዋና ጸሐፊው ቦታ እንዲሰረዝ የቀረበውን የማሻሻያ ሐሳብ ብርሃነ መስቀል ተቃወመ። ነሐሴ 1967 ዓ.ም ለሚካሄደው መጠነ ሰፊ ኮንፈረንስ እንዲቀርብ ሲዘጋጅ በነበረው ኢህአፓ መተዳደሪያ ደንብ ላይ ማዕከላዊ ኮሚቴው ውይይት ሲያካሂድ ብርሃነ መስቀል የግሉን ሐሳብ ገልጿል። ብርሃነ መስቀል የፓርቲው ዋና ጸሐፊ ነበር። ይህ መጠነ ሰፊ ኮንፈረንስ እንደተባለው ነሐሴ ወር 1967 ዓ.ም ሲካሄድ የፓርቲ ዋና ጸሐፊ የሚለውን የሥራ ቦታና ስም ሰርዞ በምትኩ የማዕከላዊ ኮሚቴ ጸሐፊ የተሰጠ እርከን ፈጠረ። ከዚህ መጠነ ሰፊ ኮንፈረንስ በኋላ አከታትሎ በተካሄደው የኢሃፓ ማዕከላዊ ኮሚቴ የመጀመሪያው ፕሌነም ላይ ተስፋዬ ደበሳይ የማዕከላዊ ኮሚቴ ጸሐፊ ሆኖ ተመረጠ። ከዚህም በላይ በዚሁ ስብሰባ በተካሄደው ምርጫ ብርሃነ መስቀልን ያልጨመረ አዲስ ፖሊት ቢሮ ተቋቋመ። እስከዚህ ወቅት ድረስ ብርሃነ መስቀል የኢሃፓ ፖሊት ቢሮ አባል ሆኖ ቆይቷል። ከሚያዚያ 1968 ዓመተ ምህረት ወዲህም ብርሃነ መስቀል በፖሊት ቢሮው የሥራ አካሄድ ጨርሶ ያልረካ እንደሆነ በግልጽ ቅሬታውን ያሰማ ነበር። የኢህአፓ ማዕከላዊ ኮሚቴ ሚያዚያ 1968 ዓመተ ምህረት ላይ ደርግ ባቀረበው የግንባር ጥሪ ላይ ከተወያየ በኋላ ብርሃነ መስቀል ቅሬታ በይበልጥ ጎላ። ከደርግ ጋር ህብረት መፈጠር አለበት ሲልም ብርሃነ መስቀል ብርቱ ክርክር አድርጓል። ከዚህም በላይ ነሐሴ 1968 ዓመተ ምህረትና መስከረም 1969 ዓመተ ምህረት በተካሄደው የኢሃፓ ማዕከላዊ ኮሚቴ ስብሰባዎች ላይ ብርሃነ መስቀል ከጌታቸው ማሩ ጋር በመሆን ያላቸውን የሐሳብ ልዩነት ገልጸዋል። በሁለቱም ስብሰባዎች ላይ ፖሊት ቢሮው በወቅታዊ የአገሪቱ የፖለቲካ ሁኔታ ላይ ያቀረበው ዘገባ የመወያያ አጀንዳ ነበር። በዘገባው ውስጥ በኮሎኔል መንግስቱ ኃይለማርያም ላይ እርምጃ እንዲወሰድ ፖሊት ቢሮው ሐሳብ አቅርቧል። በዚህ ወቅት ሌላ ዘገባ ያቀረበ አካል ባይኖርም ብርሃነ መስቀልና ጌታቸው ማሩ በኮሎኔል መንግስቱ ኃይለማርያም ላይ እርምጃ መወሰድ አለበት የሚለውን ሐሳብ አጥብቀው ተቃወሙ። የኢህአፓ ማዕከላዊ ኮሚቴ ፖሊት ቢሮው ያቀረበውን ሐሳብ ደግፎ ውሳኔ ካስተላለፈ በኋላም እንኳ ብርሃነ መስቀልና ጌታቸው ማሩ ውሳኔውን በመቃወም ቀስቀሳ ያካሂዱ ጀመር። እነዚህ ከተመደቡበት የፓርቲ መዋቅር ውጭ ቅስቀሳ በማድረግ የተወነጀሉት ሁለቱ የማዕከላዊ ኮሚቴ አባላት የፓርቲውን ሕግ በመጣስ ተከሰሱ። ህዳር 1969 ዓ.ም የተካሄደው ሶስተኛው የኢህአፓ ማዕከላዊ ኮሚቴ ፕሌነም እነዚህ አባላት የፓርቲ አባልነታቸውን እንደያዙ እንዲቆዩ ቢያደርግም ሁለቱንም ከፓርቲው የማዕከላዊ ኮሚቴ አባልነታቸው አሰናበታቸው። ብርሃነ መስቀልና ጌታቸው ማሩ በኢህአፓ ውስጥ ሌላ ሚስጥራዊ ቡድን እንዳደራጁ በ1969 አጋማሽ ላይ ታወቀ። አንድ በብርሃነ መስቀል እንደተጻፈ የሚጠረጠር ጽሑፍ የቡድኑን መኖር ባይክድም ይህ ምስጢራዊ ቡድን የሚኖረውን ድርሻ ግን የተለየ ገጽታ ሰጠው። ከሁሉ አስቀድሞ ብርሃነ መስቀልና ቡድኑ ራሳቸውን እንዳንጃ እንቅስቃሴ አባላት ሳይሆን እንደ አንድ የእርምት እንቅስቃሴ አካላት ነበር የቆጠሩት። ኢህአፓ የብዙሃንን መስመር እንዲከተል ከተፈለገ የእርምት እንቅስቃሴ ማካሄድ እንዳለበት ይህ ቡድን አምኗል። በ1969 ዓመተ ምህረት መጨረሻ ላይ የአንጃው አንዳንድ አባላት ከደርግ ጋር ህብረት ፈጠሩ። ብርሃነ መስቀል ባወጣው መጣጠፉ ላይ ቡድኑ ከደርግ ጋር ህብረት ፈጥሯል የተባለውን ታሪክ በማስተባበል ያዋድቀዋል። ብርሃነ መስቀል የእሱ ቡድን አባላት ኢህአፓን በማስመታት አንድም ድርሻ እንዳልነበራቸው ነበር የሚያምነው። በተጻራሪው ብርሃነ መስቀል ባቀረበው መጣጥፉ ላይ የኢህአፓ የፖለቲካ ቢሮውን መስመር አንቀበልም ያሉትን አያሌ የድርጅቱ አባላት ንጹህ ደም አፍሷል ብሎ ጽፏል። ብርሃነ መስቀል clique እያለ የሚጠራው ቡድን ከመጋቢት 1969 ዓመተ ምህረት ወዲህ ህልውናው ያበቃውን የኢህአፓውን ፖሊት ቢሮ መሆኑን ነው። ይኸው መጣጥፍ አንዳንድ የእሱ ቡድን አባላት ህቡዕ ለመግባት እንደተገደዱና አንዳንዶቹም ደርግ እንዳሰራቸው በተጨማሪ ይገልጻል። የብዙሃኑን መስመር የሚከተሉት ቀይ ኮከብ የተሰኘ ጋዜጣ ማተም እንደጀመሩም ይኸው የብርሃነ መስቀል መጣጥፍ ያትታል። ይሁንና ይህ ጋዜጣ ረጅም ጊዜ አልዘለቀም። የአንጃው አባላት አንዳንድ በራሪ ወረቀቶችና ጽሑፎችን እያመጡ በጥቂቶቹ ውስጥም ኢህአፓ በከተማ የሚያካሂደውን ወታደራዊ እንቅስቃሴ ተቃውመዋል። በመጣጠፉ ውስጥ አንዳንድ ከሃዲ ግለሰቦችና ቡድኖች የእሱን ቡድን ስም በመጠቀም መጣጠፎችን አውጥተዋል ሲል ብርሃነ መስቀል የሚያወርዛቸውም አሉ። በመጨመርም እንቅስቃሴው በእሱ የሚመራው ለእነዚህ መጣጥፎች ተጠያቂነት የለውም በማለት ተሟግቷል። ከቡድኑ ጋር በመጋቢት ወር 1969 ዓመተ ምህረት ላይ ወደ መራ ቤቴ የተጓዘው ብርሃነ መስቀል ምናልባት በአዲስ አበባ በተካሄደው የአንጃው እንቅስቃሴ ውስጥ እጁ ላይኖርበት ይችላል። በተለይ ገጠር በሚገኘውና ከተማ በነበረው የአንጃው እንቅስቃሴዎች መካከል የተዘረጋውን ግንኙነት መስመር ኢህአፓ ከበጠሰው በኋላ ብርሃነ መስቀል በቡድኑ ላይ ቀጥተኛ ቁጥጥር ሊያደርግ የቻለ አይመስልም። ጥር 1969 ዓ.ም ላይ እሱ የቀሰቀሰው የአንጃ እንቅስቃሴ ከቁጥጥር ውጭ ወጥቶ ሊሆን ይችላል። ከሀያ አምስት ሰዎች በላይ ያልነበሩት የብርሃነ መስቀል ታጣቂ ቡድን ለወራት ያህል የመንስና ግሼን አካባቢ ከዳር ዳር ዞረው ቡድኑ ከታጠቁ የአካባቢው አርሶ አደር ሽፍቶች ጋር ግንኙነት ፈጠረ። ከነሱ የታጠቁ የአርሶ አደር ቡድኖች መካከል በአንጻራዊ ደረጃ ታዋቂነት የነበራቸው በብሩክና በመንግስቱ ደፋር ይመሩ የነበሩ ቡድኖች ነበሩ። የብርሃነ መስቀል ቡድን ከአገዛዙ ጋር ወታደራዊ ግጭቶች ማካሄዱ ወይም አለማካሄዱ እስከዛሬ አልታወቀም። ይሁንና ከጥቂት ወራት በኋላ የብርሃነ መስቀል ቡድን አባላት አንዳንድ ግንባር ቀደም የሆኑ ሰዎች ለደርግ እጃቸውን ሰጡ። ደርግ ቡድኑን ሰርጎ እንደገባም ይገመታል። በመጨረሻም ቡድኑ በአገዛዙ ኃይል ተከበበና እጁን እንዲሰጥ ተደረገ። ከጥቂት ወራት በኋላ እስከተገደለ ድረስም ብርሃነ መስቀል በእስር ቆየ በማለት ክፍሉ ታደሰ ያ ትውልድ በሚለው መጽሐፉ ላይ ስለ አንጃው በዚህ መልክ አስቀምጧል። ጌታቸው ማሩ ደግሞ ወዲያውኑ በኢህአፓ ሰዎች ተገደለ። ምዕራፍ 11 የዶፒንጉ መዘዝ ሸዋንግዛው አጎናፍር ለአስረኛው አፍሪካ ዋንጫ በሚዘጋጀው team የቡድኑ አምበልና የጀርመናዊው አሰልጣኝ የፒተር ምክትል ሆኖ ሲሰራ በሬዲዮ በሰጠው መግለጫ ፒተርን ማሰልጠን አይችልም፣ እሱ የአካል ብቃቱን ያሰራ መንግስቱና ሉቺያኖ ቴክኒኩን ያሰልጥኑ ብሎ ተናገረ። የስፖርት ቤተሰቡም የሸዋንግዛው ሐሳብ ትክክል ነው አለ። ደብዳቤው የሚያስገድለኝ ነው። ፌዴሬሽኑ ግን ሸዋንግዛው በጥባጭ ነው በሚል ከቡድኑ አባረረው። መንግስቱና ሉቺያኖ ቴክኒኩን እንዲያሰለጥኑ ወደ ቡድኑ አመጣቸው። ሉቺያኖና መንግስቱ ደሞዝ አይከፈላቸውም። በቀን ሶስት ብር አበል ይሰጣቸዋል። ዋናው አሰልጣኝ ፒተር ከተጫዋቾች ጋር ያለው ድብቅ ግንኙነት ሉቺያኖን አላስደሰተውም። ፒተር ተጫዋቾቹን ለየብቻቸው ወደ ክፍሉ እየጠራ ያናገራቸዋል። ስለዚህ ጉዳይ ተጫዋቾቹ ለሉቺያኖ ምንም አይነግሩትም። ነገሩ ሚስጥር ነው። ተጫዋቾቹ መብታቸው እንዲከበርላቸው ሉቺያኖ ከፌዴሬሽኑ ጋር ይከራከራል። አንዳንድ ጊዜም ቡድኑ ውስጥ ያለውን ችግር ለሚዲያ አሾልኮ ይሰጣል። ውዝግቡ እየተባባሰ ሲሄድ ፌዴሬሽኑ ሉቺያኖን ረባሽ ነው ይልና ከምክትል አሰልጣኝነቱ አስነስቶ አባረረው። ቀደም ሲል ሸዋንግዛውና ገረመው ከብሔራዊ ቡድኑ በመሰናበታቸው ከውጭ ሆነው የፌዴሬሽኑን ድክመት መግለጫ በመስጠት አባባሱት። እነሱ ከወጡ በኋላ ተጫዋቾቹን አበል ካልተጨመረልን አንጫወትም በሚል አሳድመዋል ተብሎ ወደ ደርግ ጽሕፈት ቤት ሪፖርት ተደርጓል። ይህን እንዲያጣራ አንድ ኮሚቴ ተቋቁሟል። ይህ ኮሚቴ ከኢህአፓ ወገን ሆኖ መንግስትና ህዝቡን እየበጠበጡ ነው በሚል ስም ዝርዝራቸው የተላለፉለትን ሰዎች ጉዳይ ማጣራት ጀምሯል። ከተከሳሾቹ አንዱ ሸዋንግዛው እንዲህ ይላል። የፌዴሬሽኑ ሰዎች እኔም ጸረ አብዮተኛ ብለው ከሰሱኝ። ለደርግ ስለኛ የተላከው ደብዳቤ የሚያስገድለን ነበር። በተለይ ያን ጊዜ እኔም ጸረ አብዮተኛ ብሎ መክሰስ ቀላልና አሳማኝ ነው። ምክንያቱም እኔን ጃንሆይ ናቸው ያሳደጉኝ። በወቅቱ ንጉሱ ያሳደጉት ቀርቶ የንጉሱን ስም የሚያነሳ እንኳ የደርግ ተቃዋሚ ነው ተብሎ የሚገደልበት ጊዜ ነበር። social ኮሚቴ ቀርቤ ቃሌን ሰጠሁ። ጽሕፈት ቤቱ ፍልውሃ አካባቢ ነበር ያለው። በየጊዜው በእኛ ላይ መረጃ ይቀርብ ነበር። መረጃው ትክክለኛ ሳይሆን ምክንያት ፈልጎ እኛን ለማስመታት ነው። እኔ የብሔራዊ ቡድን አምበልና ቋሚ ተጫዋች ነኝ። ይህ ለኔ ትልቅ ኃላፊነት ነው። ብሔራዊ ቡድን ውስጥ እኔ ምንም ጥቅሜ አልተነካም። ቡድን ውስጥ ግን ችግር አለ። ተጫዋቾቹ እንዲሟላላቸው የሚፈልጉትን ወይም ያለባቸውን ችግር ላምበሉ ነው የሚነግሩት። አምበሉ ለፌዴሬሽኑ ያሳውቃል። ፌዴሬሽኑም ያንን የማያሟላ ከሆነ አምበሉ ጥያቄያቸውን ያፍናል። እኔ ግን እንደዚህ አይነት አምበል አልነበርኩም። ፌዴሬሽኑ የተጫዋቾቹን መብት ባለማሟላቱ ቡድን ውስጥ ያለውን ችግር በሚዲያ ላይ ያቀረበ። ከዚያ በኋላ ነው በእኔ ላይ ክስ የመጣው ይላል። የ social ኮሚቴ ጉዳዩን በጥልቅ መርምሮ አፋጣኝ ምላሽ ባለመስጠቱ ከኢሃፓ ጎን ሆኖ ስፖርቱን ይበጠብጣሉ የተባሉትን ሰዎች ጉዳይ ሌላ ሰው እንዲይዘው ተደረገ። እኚህ ሰው የደርጉ የደህንነትና የምርመራ ክፍል ኃላፊ ሻለቃ ዮሐንስ ምትኩ ናቸው። ሻለቃ ዮሐንስ ከ social ኮሚቴው የተጣራውን ሪፖርት ተቀብለው እሳቸው ባቋቋሙት ኮሚቴ የእነዚህ ሰዎች ጉዳይ እንዲታይ ተደረገ። ይህን ነገር ብታቆም አይሻልም? በዚህ መሃል የብሔራዊ ቡድን ተጫዋቾች አበረታች መድኃኒት የመውሰዳቸው ጉዳይ ወሬው እያደገ ሄደ። ሸዋንግዛው አሰልጣኙ ዶፒንግ እየሰጠ ነው ብሎ ለስፖርት ኮሚሽን ሪፖርት ቢያደርግም መልስ ሊያገኝ አልቻለም። ይህን ተከትሎ ፌዴሬሽኑ እነ ሸዋንግዛውና ሉቺያኖ ቡድኑን እየበጠበጡት ነው በሚል ለደርግ ሪፖርት ያደርጋል። ዶፒንግ ተጫዋቾቹ ይወስዳሉ የሚለው ጉዳይ የፈጠራ ወሬ መሆኑንና ሰዎቹም በያባ ወገን ሆነው ብሔራዊ ቡድኑ ውጤት እንዳያመጣና ውድድሩ በሰላም እንዳያልቅ ይፈልጋሉ። እንዲሁም በስታዲየም ውስጥ ረብሻ እንዲነሳና በረብሻው መንግስት ላይ ተቃውሞ በመፍጠር ግድያዎች እንዲካሄዱ ረብሻው ሲባባስም በኢትዮጵያ ውስጥ ሰላም እንደሌለ ለዓለም ሚዲያ ለማሳየት እየጣሩ ነው በሚል ሪፖርት ተደረገ። የሻለቃ ዮሐንስ ኮሚቴ የተከሳሾቹን ጥፋት ከማባባሱም በተጨማሪ ተጣርቶ ቀረበና በአስቸኳይ እርምጃ እንዲወሰድባቸው ሪፖርት አቅርቦ ግፊት አደረገ። በተለይ ተጫዋቾቹ ያበል ጥያቄ አድማ እንዲመቱ የተደረገው ከቡድኑ በተባረሩት ሰዎች እንደሆነ ተገልጿል። የዶፒንጉ ጉዳይ ግን ከፍ እያለ መወራት ሲጀመር በሚዲያ እንዳይነገር ተደረገ። ምክንያቱም ወሬው ወደ ውጭ ከተዛመተ ፊፋ የኢትዮጵያ ቡድንን ያግዳል የሚል ነው። ብዙዎቹ በዚህ ቢስማሙም አንዳንዶቹ ግን የጉዳዩ መጋለጥ ቡድኑን ማሳደግ ሳይሆን የወንጀሉን ፈጻሚ የሆነውን አሰልጣኙን ነው የሚያስቀጣው አሉ። ሆኖም ነገሩን ማድበስበሱን ወንጀለኛውን መደበቅና ተጫዋቾቹን መጉዳት ነው ተባለ። ከዚያም ኢህአፓ ቡድኑን በፊፋ ሊያስቀጣ ነው ተባለ። ይህን ነገር ይፋ የሚያደርጉት ገረመው ሸዋንግዛውና ሉቺያኖ ናቸው። እነዚህ የኢህአፓ አባል ናቸው ተብሎ ተፈርጇል። የሻለቃ ዮሐንስ ኮሚቴ አባላት ነገሩን አጣርቶ ተጫዋቾቹ ዶፒንግ እንደማይወስዱ አረጋግጫለሁ፣ የተወራው ውሸት ነው ቢልም ሻለቃው ኮሚቴውን ያፈርሱና በአዳዲስ አባላት በመተካትና በማዋቀር እንደገና ጉዳዩ እንዲጣራ ያደርጋል። መጀመሪያ ከተቋቋመው ኮሚቴ ጋር ሄደው ቃላቸውን የሰጡ ሰዎች እንደገና ለአዲሱም ኮሚቴ ጥያቄ እየቀረበላቸው ጥፋተኛ በተባሉት ሰዎች ላይ ምስክርነታቸውን ሰጡ። እዚህ ኮሚቴ ውስጥ ያሉት ጥቂቱ እነ ሉቺያኖና ሸዋንግዛው ጥፋተኛ አይደሉም ሲሉ፣ ሌሎቹ ግን ጥፋተኛ ናቸው ብለው አጣርተው ለሻለቃ ዮሐንስ አቀረቡ። አሁን ዋና አከራካሪ የሆነው ዶፒንግ የተባለው ጉዳይ ነው። ተጫዋቾቹ ይወስዳሉ ብለው የሚያወሩት ሰዎች በማስረጃነት የሚያቀርቡት ብቻኖ ሲናገር ሰማን ብለው ነው። እነርሱ ማስረጃ የላቸውም። ማስረጃው አለ የሚባለው ደግሞ ብቻኖ ጋር ነው። ብቻኖ ስለዚህ ጉዳይ ይናገራል። የዶፒንጉ ጉዳይ እኔን ወደ መጥፎ ነገር ጎትቶ የወሰደኝ ነገር ነው። በወቅቱ እንደምታውቀው ጥሩ ሰራተኛ የማይመሰገንበት እውነት ተናጋሪ የማይፈለግበትና ለሀገር አሳቢ የጠፋበት ጊዜ በመሆኑ ነገሩን አሁን ሳስበው በጣም ይዘገንነኛል። ወጣቶችን አእምሯቸውን የሚፈጅ ሰው ታቅፈው የሀገሪቱን football ለማይረባ ውጤት ብለው ገደል ሊከቱ አስበው ነበር። እኔ ጣሊያን ሀገር ኮቬርቻኖ የተባለ የእግር ኳስ ትምህርት ቤት ስልጠና ላይ በነበርኩበት ጊዜ በብዛት የሚያስተምሩን ስለ አበረታች መድኃኒቶች ጉዳይ ነበር። የተከለከሉ እንክብሎች ግሉኮሶችና ቫይታሚኖች የትኞቹ እንደሆኑ ለይተን እናውቅ ነበር። ፒተር ቡድኑን እያሰለጠነ international የወዳጅነት ግጥሚያ ሲደረግ ትሪቡን ቁጭ ብዬ ግጥሚያውን እየተመለከትኩ ነበር። የተጫዋቾቹ እንቅስቃሴ ተለየብኝ። ሩጫቸው normal ነገር አይደለም። ሜዳውን አካለው ነው የሚጫወቱት። እያንዳንዱ ተጫዋች የሚሸፍነው ቦታ ከአቅሙ በላይ ነው። ፒተር ቡድኑን ከያዘው ጥቂት ወራት ነው። በቡድኑ ላይ ግን ፍጹም ለውጥ እየታየ ነው። እነዚህን ተጫዋቾች ለሶስት ዓመታት ያህል ያሰለጠንኳቸው እኔ ነኝ። እያንዳንዱ ተጫዋች ኳስ control ኡ፣ አነዳዱና አመታቱ፣ አጠቃላይ ችሎታውን በሚገባ አውቀዋለሁ። የትንፋሽ መጠኑንም ምን ያህል ቦታ እንደሚያካልል፣ ምን ያህል ደቂቃ ሳይደክም እንደሚጫወት አይጠፋኝም። አሁን ግን ሜዳው ላይ ሳያቸው በጣም ተለዩብኝ። ምክንያቱም ምንድን ነው ብዬ ክትትል ማድረግ ጀመርኩ። እኔ ከመባረሬ በፊት ፒተር ተጫዋቾቹን ለብቻቸው ክፍሉ እየጠራ ያናግር ነበር። ያን ጊዜ ምን እንደሆነ አልገባኝም። በኋላ ግን በሚስጥር እንደሰማሁት ክፍሉ ውስጥ እየጠራ አበረታች መድኃኒት እንደሚሰጣቸው አወቅኩ። ግን ምን አይነት መድኃኒት እንደሚወስዱ ማረጋገጥ አልቻልኩም። ከብዙ ጥረት በኋላ ከአንድ ተጫዋች የሚወስዱትን መድኃኒት አገኘው ይላል ሉቺያኖ እንክብሉን ከተጫዋቹ ከወሰደ በኋላ ለቅርብ ጓደኞቹ አማከረ። የእንክብሎቹን ምንነት የሚያውቁ ሰዎች ፈልገው አስመርምረው ጉዳዩን በዓለም አቀፍ ደረጃ ይፋ ሊያደርጉ ፈልገዋል። በኋላ ግን በዓለም አቀፍ ደረጃ የሚለውን ትተው እዚሁ ለሕዝቡ ማሳወቅ ነው በሚለው ላይ ተስማሙ። በቅድሚያ ግን ሉቺያኖ ፒተርን ማነጋገር ነበረበት። ሁሉን ነገር ከሱ ከሰማ በኋላ እውነቱን አረጋግጦ መድኃኒት ለተጫዋቾቹ መስጠቱን እንዲያቆም ማድረግ አለበት። ሉቺያኖ ወደ ፒተር ሄደ። ላነጋግርህ ፈልጌ ነበር አለው። እኔም አዎን፣ በምን ጉዳይ? ተጫዋቾቹ በጣም እየተሯሯጡ ነው። እናንተ ኢትዮጵያውያን እኮ ስለማታሰሯቸው ነው። በጥቂት ወራት ውስጥ እንዴት ይህን ያለ ለውጥ ሊያመጡ ቻሉ? በደንብ ስለሰሩ ነው። ሌላ ነገር የለውም። ሌላ ነገር ምን? ከምታሰራቸው ውጭ ግልጽ አድርግልኝ። ዶፒንግ ትሰጣቸዋለህ አይደል? ሰጥቻቸው አላውቅም፣ ግን ዶፒንጉን እንደሚወስዱ ሰምቻለሁ። ዶፒንግ አይደለም። ታዲያ ምንድን ነው? ግሉኮስ ነው፣ ልክ እንደ ቫይታሚን። ይህን ነገር ብታቆም አይሻልህም? አንተን አይመለከትህም። ደሞም ተባረሃል። ሁለተኛ እዚህ እንዳትመጣ። ሉቺያኖ ከፒተር ጋር ከተነጋገሩ በኋላ መድኃኒቱን ይዞ ወደ ሕክምና ሰዎች ጋር ሄደ። ሉቺያኖ ይናገራል። መድኃኒቱን ይዤ ሐኪም ዘንድ ወስጄ አስመረመርኩ። ሐኪሙ ያንን መድኃኒት dictionary አይቶ አደገኛ ኃይል ሰጪ ታብሌት ነው፣ በተለይ ለእኛ ለአፍሪካ በምግብ ለተጎዳው አስፈላጊ እንዳልሆነ ነገረኝ። ነገሩ በጣም ስላሳዘነኝና ስለከነከነኝ ኢትዮጵያዊ በመሆኔ ከኔ የሚጠበቀው ምንድን ነው? ይህ ሰውዬ እያደረገ ያለው ነገር የአሰልጣኝነቱን ሙያ የሚያረክስና ለማይረባ ውጤት የአገሪቱን ወጣቶች ሊፈጅ ነው ብዬ አሰብኩ። እንዲህ አይነቱ ነገር ካልቆመ ተጫዋቹ መድኃኒት ይለምድና ካለሱ አይንቀሳቀስም። በዚያ ላይ ደግሞ በሽተኛ ይሆናል። በዚህ እንክብል ፒተር ልጆቹን ከአቅም በላይ አጫውቶ ውጤት ሲመጣ እሱ የመኖር ዕድሜውን ያራዝማል። ሰውየው የእሱን ዜጎች ሳይሆን የእኛን ዜጎች ነው የሚያበላሸው። ጥቁር ለነሱ ምናቸውም አይደለም ይላል ሉቺያኖ። ከፒተር ጋር ከተነጋገረ በኋላ ወደ ቀጣዩ እርምጃ በመሄዱ ወሬው ስለተደረሰበት ፌዴሬሽኑ እንቅስቃሴውን የቡድኑን ሰላም እያደፈረሰ ነው እንዲያቆም አስጠነቀቀው። ሉቺያኖ ግን አንዴ ገብቶበታል። ይህ የዶፒንጎ ጉዳይ በማረጋገጫ አደባባይ ከወጣ ብዙ ነገር ምስቅልቅል ያወጣል። ሉቺያኖ ተልእኮ አለው በሚል ለአጣሪ ኮሚቴ ጉዳዩ በጥብቅ እንዲታይ ሪፖርት ተደረገ። አጣሪ ኮሚቴው የሉቺያኖ ተልእኮ የኢህአፓ ነው በሚል እርምጃ እንዲወስዱበት አሳወቀ። የሉቺያኖ ጉዳይ ያለቀለት ሆነ። ዛሬ ተመታ፣ ነገ ተመታ ተብሎ እየተጠበቀ ነበር። ሉቺያኖ ማስረጃ ካለው እንዲያቀርብ በሚል ሻለቃ ዮሐንስ በስሩ ላሉት የኮሚቴ አባላት አሳወቀ። ሉቺያኖ ማስረጃ ከሌለው እርምጃው ተግባራዊ ይሆናል። ብቻ ነው መጀመሪያ መታሰር ነበረበት። ሲታሰር ደግሞ ጸረ አብዮተኛ ተብሎ ነው። ከሱ ጋር ቡድኑን በጥብጠዋል የተባሉት ሸዋንግዛውና ገረመው አብረው ይካተታሉ። በዚህ መሃል አንድ ሰው ወደ ጨዋታ ውስጥ ገባ። አቶ ተቋመ ወልደ ጻድቅ ይባላሉ። በኢትዮጵያ ስፖርት ትልቅ ቦታ ያላቸው ሰው ነበሩ። አቶ ተቋመ የነሉቻኖን ሐሳብ ደግፈው ነው የተነሱት። ተጫዋቾቹ ዶፒንግ ከወሰዱ መመርመር አለበት፣ ትክክለኛ ከሆነ የፌዴሬሽኑ ባለስልጣናት ላይ እርምጃ ሊወሰድ ይገባል አሉ። ይህም በማለታቸው እሳቸውም ከነሉቻኖ ጋር አብረው ተወነጀሉ። የጸጋዬ ኮሚቴ ሙሉ የሚል ስም ይመጣለታል። ሙሉ የተባለ ስፖርተኛ ከሰለሞን ተሰማ ጋር በመተባበር በብሔራዊ ቡድኑ ላይ ዘመቻ ከፍተዋል የሚል ነው። ነገሩ ሲጣራ ሙሉ የተባለው ሰው ኢትዮጵያዊ አይደለም፣ ሚላ የሚለውን ስም ሙሉ ተብሎ ስለቀረበ ነው። ለአስረኛው አፍሪካ ዋንጫ ዝግጅት የካሜሩን ቡድን አዲስ አበባ መጥቶ ነበር። ሮጀር ሚላን ሰለሞን ተሰማ ሊያነጋግረው ፈለገ። ሚላ ፈረንሳይኛ ነው የሚችለው። ሪኮ ጀላርዲ ፈረንሳይ ትምህርት ቤት ስለተማረ ቋንቋውን ያውቃል። ሪኮ የብሔራዊ ቡድን ተመራጭ ነው። ሰለሞን ሪኮን ጠራውና ሚላን ቃለ መጠይቅ ላደርግለት ስለፈለግኩ በማስተርጎም ተባበረኝ ብሎ ሲለው ሪኮ እሺ አለው። ሚላም በሰጠው ቃለ መጠይቅ ጥሩ አሰልጣኝ አልቀጠራችሁም ብሎ የፒተርን ችግር ተናገረ። ፒተር አዲስ አበባ ከመምጣቱ በፊት ካሜሩን አሰልጣኝ ነበር። ሰለሞንና ፒተር በቡድኑ ጉዳይ ይወዛገቡ ስለነበር በሚላ ቃለ ምልልስ ፒተር ክፉኛ ተጋለጠ። በዚህ የተነሳም ሪኮ ፌዴሬሽን ተጠርቶ ማን ፈቅዶልህ ነው አስተርጓሚ የሆንከው ተብሎ ተወቀሰ። በዚያው ተባረረ። ሙሉና ሪኮ ተልእኮ አላቸው ተብሎ ሪፖርት ተደረገ። ሙሉ ሳይሆን ሚላ ለማለት ነበር። ሚላ የተናገረው ፒተር ዶፒንግ እንደሚሰጥ ፍንጭ የሰጠ ነበር። ሰለሞን ገረመውና ሉቺያኖ ትሮፒካል ሆቴል ተቀጣጥረው ፒተርን እንዴት ማጋለጥ እንዳለባቸው መከሩበት። ሉቺያኖ ማስረጃውን ማቅረብ ስላለበት በብልቃጥ መድኃኒቶቹን ይዞ መጣ። ለሚመለከተው ክፍል አስረከበ። በኋላ ግን ለምርመራ የቀረበው መድኃኒት ውስጡ ያለው ተቀይሮ በብልቃጥ ውስጥ ሌላ መድኃኒት ገብቶበታል። ይሄኛው መድኃኒት ግሉኮዝ ነበር። ብቻ ነው ያመጣሁት መድኃኒት ይህ አይደለም አለ። እንደደበቁበት አወቀ። ሉቻኖ ሌላ መድኃኒት ማምጣት አይችልም። ፒተር ደግሞ ለተጫዋቾቹ ለጊዜው መስጠት አቁሟል። ከየትም ማግኘት አይችልም። ዶፒንግ ይወስዳሉ ተብሎ የቀረበው የተሳሳተ ወሬ በመሆኑ የጸረ አብዮተኞች ተልእኮ እንዳለው ይረጋገጥና ታስሮ ብሔራዊ ቡድኑን በጥብጠዋል ከተባሉት ግብረ አበሮቹ ጋር የኢሃፓ ተልእኮ አስፈጻሚ በሚል እርምጃ ይወሰድበታል። ብቻኖ መጀመሪያም መድኃኒቱን ሲያቀርብ የተወሰነውን ቤቱ ደብቆ ነበር። ጋዜጠኞችን ጠርቶ መድኃኒቱን ካሳያቸው በኋላ ምርመራውን የሚያደርገው ሐኪም በሕክምና ሰዎች የተመረጠ በፌዴሬሽኑ ዕውቅና ያለው መሆን እንደሚገባው ታመነበት። የመድኃኒቱ ስም ሄፕታጎን ይባላል። በመጨረሻም የፌዴሬሽኑ የሕክምና ኮሚቴ ሰብሳቢ ዶክተር ምህረተአብ ገብረስላሴ ሚያዝያ 21 ቀን 1968 ዓ.ም በወጣው አዲስ ዘመን ጋዜጣ ኬፕታጎን ፊፋ ከከለከላቸው መድኃኒቶች አንዱ ነው ብለው መግለጫ ሰጡ። የዶክተሩ ምስክርነት ይፋ እንዳይሆን ቢደረግም ማን ትዕዛዝ እንደሰጠ ሳይታወቅ በአዲስ ዘመን ጋዜጣ ላይ የመድኃኒቱ አይነትና ምስክርነት የሰጡት ዶክተር ስም በይፋ ተገለጸ። በኋላ ግን ትዕዛዝ የሰጠው ሻለቃ ዮሐንስ እንደሆነ ተደርሶበታል። ይህም ህዝቡ እነ ሉቺያኖ ጥፋተኛ ያለመሆናቸውን ለማሳወቅ የተደረገ ነበር። ወሬው በጋዜጣ በመገለጹ ነገሩ የበለጠ ውዝግብ አስነሳና ጉዳዩ ፌዴሬሽኑን ያምስ ጀመር። ዋናው ነገር ፌዴሬሽኑ ውስጥ ለሉቺያኖ መረጃ የሚሰጥ ሰው አለ ተብሎ አውጫጭኝ ተቀመጡ። ለጊዜው ግን ምንም አላገኙም። ነገሩን የበለጠ ያባባሰውና አደባባይ ያወጣው የአዲስ ዘመን ጋዜጣ የስፖርት አምድ ዋና አዘጋጅ የነበረው ሰለሞን ነበር። ሰለሞን ተሰማ ጉዳዩን ሚያዚያ 21 ቀን 1968 ዓመተ ምህረት አዲስ ዘመን ጋዜጣ ላይ እንዲህ በሚል አሰፈረው። አሰልጣኙ አዋጠ የሚባለው ኬፕታጎን ታብሌት ለኢትዮጵያ እግር ኳስ ፌዴሬሽን ዲሲፕሊን ኮሚቴ ከአፍሪካ ዋንጫ በፊት ቀርቦ እንዲታይ ተደርጓል። ከዚያ በኋላ የዲሲፕሊን ኮሚቴው አሰልጣኙን ጠርቶ እንደጠየቀና ያገኘውን መልስ አዎ አውጫለሁ፣ ግን ጉዳት የሚያደርስ የተከለከለ መድኃኒት አይደለም፣ ልክ እንደ ግሉኮስ የሚቆጠር ነው ብሏል። ይህን ነገር የዲሲፕሊን ኮሚቴው ሰብሳቢ አቶ ካሳሁን ጀንበሬ ገልጸዋል። የዲሲፕሊን ኮሚቴው እዚህ ድረስ ካጣራ በኋላ ከአቅማችን በላይ ነው በሚል ለስራ አመራሩ አቀረበ። ይሄ ጉዳይ ለስራ አመራሩ ከቀረበ ሶስት ወር ሆኖታል። ጉዳዩን ሲጠየቁ በከፍተኛ ሁኔታ እየተጣራ ነው ይላሉ። የፌዴሬሽኑ ሕክምና ኮሚቴ ሰብሳቢ ዶክተር ምህረተአብ ገብረስላሴ ስለዚህ ጉዳይ ጠይቀናቸው በቅርብ ጊዜ በሬዲዮ ከመስማታችን በስተቀር በቃልም ሆነ በጽሁፍ ከስራ አመራሩ የቀረበልን የምናውቀው ነገር የለም ሲሉ መልሰዋል። ክርክሩ በመድኃኒት ጉዳይ ከሆነ የሚመለከተው ሐኪሙን እንጂ ሌሎችን አልነበረም። የሚገርመው ይጣራ ይመርመር የተባለው ነገር መድኃኒት መሆኑ ሲታወቅ ከፍተኛ አጣሪ መሆን የነበረበት የሕክምናው ኮሚቴ ነበር። ፌዴሬሽኑ ጉዳዩን ለምን ከሕክምና ኮሚቴው መደበቅ ፈለገ? ሁኔታው ያሳዘናቸው አንዳንድ ሰዎች ጉዳዩን ለኦሊምፒክ ኮሚቴ አድርሰውታል። በዚያ በኩል አጣሪ ኮሚቴ አቋቁሞ ነበር። ኮሚቴው ሰዎችን እየጠራ ማነጋገር የጀመረ ቢሆንም የተባለውን ታብሌት ማወጡን አሰልጣኙ ለዲሲፕሊን ኮሚቴው አምኗል። በሌላ በኩል ታብሌቱ የተከለከለ መሆኑን የሕክምና ኮሚቴው ሊቀመንበር አረጋግጠዋል። ታዲያ ኦሊምፒክ ኮሚቴው ይህን የመሰለ ማስረጃ እያለለት ሌላ አጣሪ ኮሚቴ ለምን አቋቋመ? ጉዳዩ ተድበስብሶ እንዲቀር ነው? ድርጊቱ ተጣርቶ ከታወቀ የሚቀጣው አሰልጣኙ ብቻ ሳይሆን የአሰልጣኙን ጉድለት ዝም ብለው ያዩት ኃላፊዎችም ጭምር መሆን አለበት በሚል ሰለሞን ጋዜጣው ላይ አሰፈረ። ሰለሞን ይህን ጉዳይ አትሞ ካወጣ በኋላ ዛቻና ማስፈራሪያ ደረሰበት። ከዚያም አልፎ ከበላይ አለቆቹ ከባድ ተግሳጽ ደረሰበት። በዚህ ብቻ አልበቃም። የእርሱም ጉዳይ ከነሉቺያኖ ጋር እንዲጣራ የሻለቃ ዮሐንስ ኮሚቴ ተልኮ ምርመራ ተደረገበት። ከዚያም በተለየ ሁኔታ እንዲጣራ ለጸጋይ ኮሚቴ ተላከ። የዶክተር ምህረት አብ ምስክርነት ጋዜጣው ላይ ከወጣ በኋላ ፌዴሬሽኑ ሲበሳጭ ሉቺያኖ ጉልበት አገኘ። ሉቺያኖ ነገሩን እንዲህ ያስታውሳል። መድኃኒቱ በፊፋ የተከለከለ መሆኑን በሐኪም ከተረጋገጠ በኋላ እኔው ራሴ ጋዜጠኞችን ጠርቼ ተጫዋቾቹ ኬፕታጎን የተባለ መድኃኒት እንደሚወስዱና ጥፋተኛው ፌዴሬሽኑ መሆኑን ነገርኳቸው። ነገሩ ይፋ ከሆነ በኋላ በአስቸኳይ ፒተር ከሀገር እንዲወጣ ተደረገ። ምክንያቱም ማን ነው ይህን መድኃኒት ስጥ ያለህ የሚል ጥያቄ ቢመጣ የሚጠቁማቸው ሰዎች በመኖሩ ቶሎ እንዲወጣ ተደረገ። እሱ ከወጣ በኋላ ደግሞ እኔ ወንጀለኛ ተብዬ በመታደኔ ከሀገር ወጣሁ ይላል። የዶፒንጉ ጉዳይ ይፋ ከሆነ በኋላ ሉቺያኖ የራሱን መድኃኒት አምጥቶ ነው እንጂ ተጫዋቾቹ አልወሰዱም በሚል እንደገና ሌላ ክርክር ተጀመረ። የሻለቃ ዮሐንስ ኮሚቴ የሚያጣራው ጉዳይ እንዳለ ሆኖ ሌላ group የዶፒንጉን ጉዳይ ብቻ መርምሮ ሪፖርት እንዲያደርግ ተመደበ። ይህን ኮሚቴ በበላይነት የሚመሩት ዶክተር ፈለቀ ገድለ ጊዮርጊስ ነበሩ። እሳቸው ያን ጊዜ የውጭ ጉዳይ ሚኒስቴር ሆነው ተሽመው ነበር። ዶክተር ፈለቀ በቅድሚያ ተከሳሾችን ጠርተው አነጋገሩ። ለተከሳሾቹ የሚያውቁ ሌሎች ሰዎችን ጠርተው ማስረጃ ሰበሰቡ። በመጨረሻም ተጫዋቾቹን አነጋገሩ። ልጆቹ መድኃኒቱን መውሰዳቸውንና አለመውሰዳቸውን ተጠርተው ተጠየቁ። ብዙዎቹ አልወሰድንም አሉ። ጥቂቶቹ ወስደናል አሉ። የቡድኑ ተከላካይ የነበረው አለማየሁ ኃይለ ሥላሴ ፊኛ በወቅቱ ስለተከሰተው ጉዳይ በሊብሮ ጋዜጣ ጳጉሜ 1988 ዓ.ም እንደተናገረው ደርግ ተወርዋሪ ኮሚቴ አቋቋመ። ሁላችንንም እየጠራ ጠየቀን። እኔ ዶፒንግ አልወሰድኩም አልኩ። ዶፒንግ የተባለ ነገር መውሰድ ተጀመረ የሚባለው ከካሜሩን ጨዋታ በኋላ ነው። ጋዜጦች፣ መጽሔቶች፣ ሬዲዮ ውዥንብር ፈጠሩ። በዚህን ጊዜ ልጆቹ መተኛት አቃታቸው። ከዚያ ተጫዋቹን የሚያረጋጋና እንቅልፍ የሚያስወስድ መድኃኒት ፒተር ሰጠን ይላል። ካሳሁን ተካ ደግሞ በ1985 ዓ.ም ታህሳስ 24 ከሊብሮ ጋዜጣ ጋር በዚህ ጉዳይ ላይ ባደረገው ቃለ ምልልስ ከ30 እስከ 40 ዲግሪ ሴንቲግሬድ ባላቸው ቦታ እንኳ የምንወስደው እንክብል ኃይለኛ ከመሆኑ የተነሳ እንደ ጥይት ስለሚያበራን ከአቅም በላይ እንጫወት ነበር። ከሜዳ ማሊያ እንደ ውሃ ጨምቀን የምንወጣበት ጊዜ ነበር። ድካም የሚባል ነገር ፍጹም የለም። እንዳልኩህ እንክብሉ ኃይለኛ ነበር። በእርጅና ምክንያት መኪና መንዳት ለማይችሉ ለፈረስ ጋላቢዎችና ለሌሎች ኃይል እንዲሰጣቸው የተሰራ መድኃኒት ነው። በጥቅሉ በጣም አበረታች ከመሆኑ የተነሳ ደካማ ለሆነ ነገር የሚሰጥ ነው። አስብ እንግዲህ ለኛ ለወጣቶች ተሰጥቶ እንዴት እንደሚያደርገን። አንዳንዴ ቡድናችን ይገርመኝ ነበር። ሜዳ ውስጥ የሚቆም የለም። የሌለ ችሎታ ታይባቸዋለህ። መሮጥ መመላለስ ነው። ሜዳው 120 በ120 ለምን አይሆንም ብለህ ታስባለህ። ድንጋይም ቢሆን እየፈነቀልክ ትጫወታለህ። ኬፕታጎኑ እንደ ፈረስ ነበር የሚያስሮጠን። ማታ ማታ እንቅልፍ አይወስደንም። ተኝተህም ይሰራል። ፒተር ክፍል እየጠራ ነበር የሚሰጠን። መድኃኒቱን ስለለመድን አንዳንዶቹ ሳይሰጣቸው ሲቀር ያኮርፉ ነበር። እኛ አበረታች መድኃኒት መሆኑን አናውቅም። ፒተር ግን ግሉኮስ ነው ብሎ ነግሮናል ይላል ካሳሁን። የኮሚቴው ሊቀመንበር ዶክተር ፈለቀ ተጫዋቾቹ ዶፒንግ እንዳልወሰዱ ማረጋገጣቸውን አሳወቁ። ነገሩ እንደገና በነ ሉቺያኖ ላይ ሌላ መዘዝ ይዞ መጣ። ተጫዋቾቹ በነሉቻኖ ላይ እንዲመሰክሩ ግፊት ተደረገ። ተጫዋቾቹ መድኃኒት መውሰዳቸውን ነገር ግን ቫይታሚን እንጂ ኬፕታጎን እንዳልሆነ መናገር እንዳለባቸው ተነገራቸው። የኮሚቴው ሊቀመንበር እነ ሉቻኖን መንግስትና ፌዴሬሽኑን በጥብጣችሁ የትም አታመልጡም አሉ። ሦስቱ ተከሳሾች ማነቆው ጠበቀባቸው። ሉቺያኖ ጉዳዩን ጣሊያን ላሉ ጓደኞቹ ስላሳወቀ በሮም ያሉት ወዳጆቹም ይህን ጉዳይ እያራገቡት ነው። እናም የዶፒንጉ ጉዳይ የከፋ ሆነ። በተከሳሾቹ ላይ አሳማኝ በሆነ መልኩ ምስክር ማቅረብ ተፈለገ። የተወሰኑ የብሔራዊ ቡድን ተጫዋቾች ተጠሩ፣ ማሳሰቢያም ተሰጣቸው። ዶፒንግ አልወሰድንም በሉ ወስደናል ካላችሁ ግን ጣሊያን ሀገር ያሉ ሰዎች እና አበበ ቢቂላን በኦሊምፒክ ውጤት ያመጡት ዶፒንግ እየወሰዱ ነው በሚል የአትሌቶቻችንን ውጤት ታጣጥላላችሁ፣ እኛንም ታስወቅሱናላችሁ አሉ። ተጫዋቾቹ እንደገና ጥያቄ ቀረበላቸው። ሉቺያኖ ይናገራል። ሰውየው ተጫዋቾቹን ለማሳመን ብዙ ጥረት አድርጓል። ብዙዎቹ የተመከሩትን አደረጉ። ሁለት ተጫዋቾች ግን የወሰድነው ኬፕታጎን ነው አሉ። እኔም የምፈልገው ሁለት ምስክር ያህል ነው። የኮሚቴው ሊቀመንበር ዶክተር ፈለቀ ግን ልጆቹን ገፋፍተው በፖለቲካ ወጥመድ ውስጥ አስገብተው አደጋ ላይ ሊጥሉኝ ፈልገው ነበር። ሌላ ምክንያት ፈልገው ሊያጠፉኝ ስለፈለጉ ሳይቀድሙኝ አምልጬ ወደ ጣሊያን ሄድ። መንግስት ከተለወጠ በኋላ ሰውየውን ጣሊያን ሀገር አገኘዋቸው። የተነጋገርነውን ተነጋገርን ይላል። የዶፒንጉ ጉዳይ ተጫዋቾች መውሰዳቸው ከተረጋገጠ በኋላ ለጊዜው ነፃ ሆኑ። ነገር ግን ከኢህአፓ ጎን ሆነው ቡድኑን ሲበጠብጡ ነበር የሚለው ጉዳይ ግን ገና ነፃ አላወጣቸውም። የሻለቃ ዮሐንስ ኮሚቴ እነ ሉቻኖን በምንም የፖለቲካ ጉዳይ እጃቸው የለም ቢልም ውሳኔው የኮሚቴው ሳይሆን የሻለቃ ዮሐንስ የግሉ እንደሆነ ይነገር ጀመር። ጉዳዩን የሚያውቁት ሻለቃ ዮሐንስ በተከሳሾቹ ላይ እርምጃ እንዳይወሰድ ተከላክለዋል። ነገሩ ሊዘጋ በተቃረበበት ጊዜ አንዳንድ መረጃዎች ብቅ ማለት ጀመሩ። ብሔራዊ ቡድን ውስጥ የኢህአፓ አባላት መኖራቸውና ይህም በየክለቦች ውስጥ የሚገኙ ተጫዋቾች ምልመላው ቀጥሎ ስፖርቱን ተገን በማድረግ መንግስትን ለመቃወም የተዘጋጀ ነገር እንዳለ ፍንጭ ተገኘ። ይህ ነገር ጭምጭምታው እየተሰማ እያለ ገረመው ዘርጋ ሰላማዊ ሰልፍ መጥራቱ ተደረሰበት። ነገሩ አሳሳቢ በመሆኑ የነ ሉቺያኖ ጉዳይ እንደገና እንዲጣራ በብሔራዊ ቡድን ውስጥ ኢህአፓ የሚያደርገውን እንቅስቃሴ አበጥሮ የሚያወጣ አንድ ስውር ኮሚቴ እንዲቋቋም ተደረገ። ኮሚቴው ነፃና ገለልተኛ ሆኖ የሚመራ ነው። ኮሚቴውን በሊቀመንበርነት አቶ ጸጋዬ ይመራሉ። ጸጋዬ የባህልና ስፖርት ወጣቶች ሚኒስቴር ቋሚ ተጠሪ ናቸው። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
That's not ከዛሬ ያለማው ቢሰጥ እኖስ አንድነትሽ ፍቅረትሽ ይሳካ አሁን ይሄን ጊዜ የት ነበርሽ አፍሪካ? ያለፈው አለፈ